ሄሎ hello ጆ አቤት፣ ሰላም ነው ጆሪ?
ነክ አለ ይመስገን።
አለን ብለን እግዚአብሔር ይመስገን። ይሄ ሌላ ነው።
ባለፈው የተላከላችሁን user እሺ፣ እ፣ አስተዋይ መቀሌ የሚለው አዎ የተጠቀማችሁበት ነው እንዴ?
እንግዲህ ብሎኝ ልጁን ደውዬለት ተጠቅሜበታለሁ ብሎኛል። እስኪ check ላድርግ እንደገና። ዜሮ ዜሮ ነው የሚለው እስኪ check አድርገው። አዎ፣ አይ ከሌላ ችግ- ጋር ተመሳስሎብን አንድ check ለማድረግ አልተመቸኝም እና okay።
ያኛው ሽያጭ ያለበት ይሄ ደግሞ ሽያጭ የለበትም። እናንተ መሽ አዎ ሲገባ ራሱ እያለኝ ነበር። capital letter እና small letter በሁለት ያመጣልኛል እያለኝ ነበር።
አዎ፣ ሰው ሲላክ ካፒታል ነው የተላከለት።
እም፣ አንተ ታደርግልኛለህ? አንዴ ይቅርታ ጆ ላስቸግርህ።
እም፣ እም፣ እሺ እና ለመሻ ታደርግልኛለህ?
check እ፣ እሺ፣ አሁን ኢንተርኔት ያለበት ቦታ ስለሌለው ነው። እዛ ስደርስ እንትን ልበል፣ check ላድርግ እ?
ዛሬም አላወቅኩም ነው ይስሩበት።
hello ሚር ዛሬም ስልክሽ ተ ስልክሽ እኮ ተቆራርጦብኝ ነው። ባጃጅ ውስጥ ሆኜ hello የለውም።
እ ጀሪ አሁን ይሰማኛል።
እሺ ዛሬ ሲበደድሩበት አላወቅም አይደለ?
አዎ የዛሬ እንቅስቃሴ መኖሩን ደውዬ check ላድርግ።
አዎ አንዴ ይቅርታ።
በቃ ደውዬ ላድርግና ልደውልልሽ።
እሺ እሺ እሺ ቴንክ ዩ